ሄሎ ሄሎ ይቅርታ ናፍቆት መልሽ የደወልኩባቸው ችግር ችግር የለም። እሺ ስልኮት ላይ የደረሰት ደሊቨር ዴት ስንት ነው የሚለው በስንት ነው ይደርሶታል ያለው ደሊቨር ዴቱ ስልኮት ላይ ይገባሉታል አይደለ
መሬት እ ትናንትና እኮ እኮ ደርሶኝ ማታ ላይ ማታ ላይ ኮድ ደርሶታል አዎ።
ደሊቨር ዴቱስ መች ነው የሚለው ላይ ሁለቱም እ፣ እንዴት መሰለሽ ያዘዝኩት እም፣ ሮብ ቀን ነው ያዘዝኩት።
ኦኬ።
ሮብ ቀን ሳዝ ሁሉንም ቤት አይቼ እንዲሁም ጥቅል ጎመኑ ትናንትና ነበር የነበረው።
ኦኬ።
ከዛ በኋላ ድንቹ የሁለት ቀን ሽንኩርት የሁለት ቀን ነው ያዘዝኩት።
እ፣ date ግን የለውም ስልኮት ላይ እስኪ check እ?
አድርጉት እና deliver date ኡን ቢያሳውቁን ይቅርታ ደሊቨር ኦኬ።
date ብሎ የድንቹ መች ነው ይገባሉት okay እሺ፣ check አድርጌ ልውልሽ እሺ እሺ አባ